hello hello ጤና ይስጥልን።
አብሮ ይስጥልን።
ኤፍሬም አቤት። አረ እንደምን አለ?
ጦማር እግዚአብሔር ይመስገን።
ከኢትዮ ቴሌኮም ነው የምደውልልህ። ኤፍሬም እንኳን ደስ ያለ።
እሺ።
ኢትዮ መቶ ሰላሳ lucky slot ላይ የተጫወትክ ነው።
አ አ እየተጫወትኩ ነው።
ሀያ ሺህ ብር ሽልማት ደርሷል ዛሬ።
አረ
አልገባም
message ነው። ቆይ እስኪ check ላድርገው። አይ ብዙ message ስለገባልኝ
አላሽር ዛሬ አልደረሰም።
ታጭ- እንዴ በደንብ ነው እንጂ የተጫወትኩት። ሁሌ ነው የምጫወተው አባት ሁሌ ነው የምጫወተው እንጂ ስለዚህ አልገባም።
እስኪ ቆይ አይ ብዙ በአንዴ መቶ ሰላሳ አንድ ብዙ message ስለሚገባልኝ ምናምን ያው transaction already complete አረ ተደርጎ ገብቷል ገብቷል ገብቷል አባት
enjoy ቅዳሜን እንግዲህ ፈታ በለበት።
thank you በጣም እግዚአብሔር ይስጥልን ነው በቀጣይ መልካም እድል። መኪና፣ አሜን አሜን smart ስልኮች፣ አ- ባጃጅ፣ ሞባይል አዎ።
ጥቅሎች ብዙ ነገሮች አሉ። መልካም አዎ።
ጨዋታ።
አሜን አሁን አሜን ምን ፈልገን ነው? አንድ ቴሌግራም group ላይ invite አድርጌሃለሁኝ።
አ ፎቶግራፍን እና መታወቂያህን ትልክልናለህ።
እሺ እሺ እሺ thank you በጣም አባት እሺ እሺ እሺ ዬ ትላለች። ዬ